Hello hello
um
አቤት
hello hello hello አቤት
ደህና ነህ?
ደህና ነኝ እግዚአብሔር ይመስገን። ማን ሰላም ሰላም
እሺ ማን ልበል ስምሽን?
ነባ
ነባ
አዎ እሺ ስንት አመትህ ነው ነባ?
አ ስንት አመትህ ነው?
አራት
አራት አመትህ ነው?
አዎ
እሺ መመዝገብ ፈልገህ ነው?
አ
ለምንድን ነው የደወልክልን?
እሸቱ ጋር ልሄድ
እሺ እሸቱ የለም አሁን ላይ መመዝገብ ፈልገህ ከሆነ ለማሚና ለአባቢ አሳውቅና መመዝገብ ይቻላል እሺ።
ፈልጌ ነው።
እሺ ለማዬና ለአባዬ አሳውቅና እመዘግብሃለሁ እሺ።
እሺ ማን ነሽ? ሄሎ